ከባለቤቱ ጋር መጣ መቀየር ይችላል። hello ጤና ይስጥልን፣ ሰላም ነው። order አዝዤ ነበረ እንትን text ገብቶልኛል order ነበር፣ ግን እስካሁን አልመጣም። እቃ ምናልባት ወጥቷል፣ ዛሬ ይገባል።
በዚህ ስልክ ቁጥር ነው order ያደረጉት?
ሌላ ነው ዜሮ ዘጠኝ አስራ ዘጠኝ
እሺ
ሀያ ዜሮ ሶስት
ሀያ ዜሮ ሶስት ስልሳ ስምንት
በዳዊት ነው።
አዎ ዳዊት
መች ነበር order ያደረጉት?
መች ነበር? ከትላንት በፊት ነው ምናምን እንትን order የገባልኝ ትላንት ነው ኮድ የገባልኝ ማለት ነው። ግን ያው አልመጣም እስካሁን። መቶ አምስት ኪሎ ቲማቲም እና ዘጠኝ ኪሎ ሽንኩርት ኦኬ እዚህ ጋር አክሰፕት እንደተባለ ነው የሚያሳየኝ። አሳይን አልተደረገም። እስኪ ቼክ አድርጌ መልሼ ልደውልዎት።
ኦኬ ከወጣ የድራይቨር ስልክ እነግሮታለሁ። የት ነው ሎኬሽኑ?
ቆየ ፈጭ ንፋት ከወየፈቼ አዎ እሺ፣ እሺ መልሼ ልደውልዎት።
ኦኬ።
እሺ